hello hello hello፣ ጤና ይስጥልኝ ሳሙኤል እግዚአብሔር ይመስገን። ማ- ከዋሳይ ከዋሳ ኤክስፕሬስ ነበር ምደውልሽ። እቃ ተልኳል አይደል?
ከየት
ከአሜሪካ እቃ ተልኮልሻል መተሽ ውሰጂ
okay። ማን ማን ነው?
ላኪ ኢሳያስ
ኢሳያስ። እኔ እንጃ አላወቅኩኝም።
ተ- ተቀባይ ሳሙኤል ተስፋዬ
እ የሳሙኤል የሚባል ስልክ አይደለም።
okay እሺ እደውላለሁ
እሺ እሺ